Hello
ሰላም።
አቤት ምን ነው የወጣሁት?
እ ብር ለማሳለፍ እምባለኝ እንዴት ነው ማንገዶ እንደ ድሮ እንትን እምባለኝ ብር አሳልፌ ለመጫወት ብዬ deposit ሲያደርጉ ነው
እ deposit ሲያደርጉ ነው።
አዎ
በቻፓ በኩል ነው።
አዎ
እሺ አንዴ። በዚህ አሁን በደወሉበት ስልክ ቁጥር ነው የሚጫወቱት።
አይ ይሄን ሳይሆን ሌላ ነው። ዜሮ ዘጠኝ ሀያ ሶስት እስከ አምስት ሀያ ቆይ አንዴ ዜሮ ዘጠኝ ሀያ ሶስት በዚህም ይጫወታለሁ ግን እምባለኝ እንጂ አይ በዚህ ቁጥር የለም ምንም አይነት deposit። እስኪ ያኛውን ቁጥር ይንገሩን።
ማለት እንትን እምባለኝ እኮ ነው እንትን ወደዛ ማሳለፍ እምባለኝ እንትን ማንገዶ አዎ፣ በዱ በዜሮ ዘጠኝ አሁን በደወሉበት ዜሮ ዘጠኝ አስር አርባ ሁለት አርባ ሶስት አርባ ስምንት በቻፓ በኩል ያስገቡት ገንዘብ የለም። ሌላ ስልክ ቁጥር ካሉት ይንገሩኝ ይንገሩኝ።
ያዝ- አስገባለሁ።
ያስገባዋት አይደለም እኮ እሺ ስ- እሺ ወጪ ነው ያደረጉት።
አይደለም ለማስገባት እንትን አስገብቼ ለመጫወት ብዬ እንትንም ባለኝ እንዴት ነው ምን ቤት?
የሚያስገባ ነው?
ምን betting ላይ
አሁን ብር ለማ ወደዛ ለማሳለፍ ብዬ ምን የሚባል betting ላይ
እንትን ይህን ቆንጆ ቤ- ቤት የሚል የለም እሱ አዎ፣ በ- ቆንጆ በሱ ቤት ትንሽ ይጠብቁ። እሺ system አስቸግረውና ይሰራል።
በኩል። Okay፣ እሺ።
እሺ